hello ሰላም ጤና ይስጥልኝ። ቤስት ቤት ከራ ነኝ። እባክዎ ምን ልርዳዎ?
ኤፍሬም ነኝ ከአርባ ምንጭ እሺ ኤፍሬም ሰላም ነው አለ እንዴት ነው?
አለን።
አሁን ተደውሎልኝ ነበር ስልክ።
እሺ ጄሪን እያወራን ነበረ መሰለኝ። አ?
አዎ ቴሌግራም ላይ
ቴሌግራም ላይ ሳይሆን በስልክ ደወልክ። እሺ ደውሎልኝ ነበር።
እሺ ምን ነበረ? እሺ ቆይ አንዴ ተደውሎልኝ አለ በምስል ምን አልከኝ?
አዎ እኮ በአንዴ ደውል ተደውሏል ወደዚህ ይላል።
እሺ እ ቴሌግራም ላይ አይተኸዋል መሰለኝ ወይስ አላየኸውም? ጽፈንልህ ነበረ ሰዓት ነበር በሌላ ስልክ እ
ቆይ አንዴ ተደውሎልኛል። ከዛ አሁን ወደዚህ ደውሎልኛል።
አዎ ይኸውልህ ኤፍሬም ሄሎ እናንተ ሾፕ ይኸውልህ ሄሎ ሄሎ ሄሎ
አቤት ሄሎ ሄሎ አይሰማም ኤፍሬም